Hello hello አቤት ጤና ይስጥልኝ።
ሰላም ደውዬ ነበር ቅድም ለ cashier code ለማሳወቅ ነበረ።
እሺ እሺ ይቅርታ ንገረኛ እንዴ cashier code ኡን እንትን አለ አሁን ደግሞ ቤት ቢት አይሰራም አቁሟለኝ። ምን ምን ችግር አለ? ከኛ ጋር ጎንደር ላይ አለ ሰራ ስፖርት አዎ ስፖርት አሁን ለጊዜው እንትን እያለ ነበር። VPN ተጠቅሞ እንትን ማለት ይችላል።
አይደለ?
አሁን አሁን ነው ከቅድም ከደወልክልኝ በኋላ አዎ አዎ አዎ አዎ። አሁን እኮ ትንሽ እንትና አዎ።
cashier code ዋን በስልኩ በቴሌግራም scan አድርጓት ነበር።
እሺ እሷን ሊሰጠኝ ብሎ እንትኑ system ኡ አልሰራ አለ ደግሞ በቃ ችግር የለም። VPN አብርተህ ተጠቀም በለው። አሁን በ VPN እየሰራ ነው። መሀል ላይ ትንሽ በ V- system ችግር አጋጥሞን ነበር።
Okay በ VPN ይሰራል።
አዎ በ- በቪፒኤን ይሞክራትና አንድ አይተህ መልሰህ ደውልልኝ።
እሺ እና እሺ።
ይቅርታ እሺ፣ ትኬቱን ማየት ስላለብኝ ነው። ይቅርታ ችግር የለውም እና ችግር የለውም።